ጤና ይስጥልኝ አሪፍ ነኝ ማህሌት የባኮም ልርዳዎት?
አሎ አይ ቅድም ደውዬልሽ ነበር።
እሺ እሺ
ቴሌግራም ላይ እሱ ነበረ?
ልኬዋለሁ።
ምናሉኝ?
ቴሌግራም ላይ ልኬዋለሁ ላከው ብለሽ
እሺ እስማኤል በሚል ነበር አይደል ያስመዘገቡት?
አዎ
እሺ እኛ ጋር ስለተስተካከለልዎት አሁን እ የቫሞስ ቤት account ኦትን check ያድርጉ።
እም፣ የቴሌብሩ ነው ወይስ እዛ የተላለፈው?
ምናሉኝ?
የት ነው check የማደርገው?
ቫሞስ betting account ኦትን check ያድርጉና እዛ ሀበሻ ላይ ነው ካል
የሀበሻ እሺ ነው።
ይቅርታ ደንበኛችን የእርሶ ሀበሻ ነበረ።
አዎ፣
እሺ ያንን check ያድርጉና ሀበሻ ቤት account ኦትን እዛ ላይ አሁን እስካሁንም ድረስ ተካፍል- ካልገባ እ አዎ። አሁን check አድርጌው ነበር። ምናልባት ተሳስተሽ ቫሞስ መስሎሽ ከሆነ ብዬ ነው።
እሺ አይ እዚህ ጋር እንደተስተካከለ ነው የሚያሳየው፣ ግን በድጋሚ ለባለሙያዎቹ check እንዲያደርጉሉት ማድረግ እችላለሁ። ካልገባ
መልሼ ልደውል።
እርሱም የ betting ኦቹን ያናግሯቸው።
እሺ
እሺ ደንበኛችን መልካም ምሽት ይሁንልዎት።
አዎ።